ጤና ይስጥልኝ። ሁሉ ስፖርት ነው በምን ልርዳዎ
ዛሬ ምንድን ነው deposit ም withdraw ም አይሰራም። እሷ
አዎ system update የተደረገ ስለሆነ ነው። መስመር ላይ ጠብ እንትን ይበሉ እ፣ እንደ አዲስ check እያደረጉ refresh እያደረጉ ይሞክሩት። እስከ ነገ ድረስ ይሰራል።
ምን አልሽኝ?
እስከ ነገ ድረስ ይሰራል። system update የተደረገ ስለሆነ ነው።
አ- ዛሬ አይሰራም ማለት ነው።
ሊሰራም ላይሰራም ይችላል። አብዴቱ ካለቀ ሊሰራሎት ይችላል። ካልሆነ ግን እስከ ነገ ይጠብቁ።
መልካም እሺ፣ መልካም ቀን።